የት እንዳየሁሽ ግራል እንዳልጠይቅሽ ፈርቼታ እንግዳም አለውንሽ ላይኖቼ በቅርብ የማውቅሽ መሰለኝ የት እንዳየሁሽ ግራል ተምታቶብኝ ላስታውስ ብሞክር ትዝ አላለ ሳብሰለስኝ ሁኔታው በሙሉ ግርም አለኝ። ውብ ተፈጥሮ ማራኪ ደም ግባት አድሎሻል ባላውቅሽስ ቅርቤ ባደንቅሽ ምን ይልሻል? ምን ልበልሽና ምን ልበልሽ ላይኔ እንግዳ ምን ልበልሽና ምን ልበልሽ አልሆንሽብኝ ምን ልበልሽና ምን ልበልሽ የማውቃት ምን ልበልሽና ምን ልበልሽ መሰልሽብኝ የረገጠመኝ ሆኖ ግር ብሎኛል መልክሽ ለማስታወስ ሞክሪ ድንገት ከመጣሁልሽ ለፋ ግን ተፈጥሮ አንዴ ለሆነው ነገር ቀድሞ መግባባት እንጂ ምን ይጠቅምሻል ማፈር እንዳልጠይቅሽ ፈርቼ እንግዳም አልሆንሽ ላይኖቼ በቅርብ የማውቅሽ መሰለኝ የት እንዳየሁሽ ግራል ለማናገር ታዲያ በምን መንገድ እችላለሁ ባላውቅሽ አውቅሻለሁ እንጂ ምን እላለሁ የኔስ መቅረብ የማውቃትን ቆንጆ በመምሰልሽ በአጋጣሚው ይነተዋወቅ ማን ልበልሽ ማን ልበልሽና ማን ልበልሽ እኔ አልቻልኩ ማን ልበልሽና ማን ልበልሽ ችዬ ላልፍሽ ማን ልበልሽና ማን ልበልሽ የኔ ቆንጆ ማን ልበልሽና ማን ልበልሽ ማን ልበልሽ ጥፋት አለ ወይ ከኔ ንገሪ ምን ጎደለ በፈገግታ አነጋግሪኝ ባታውቂኝስ ምን አለ ደፍሬ ለማናገር ፊት ለፊትሽ ቆሜያለሁ ካጠፋሁም ይቅርታ በኋላ ከስንሻለሁ ማን ልበልሽና ማን ልበልሽ እኔ አልቻልኩም ማን ልበልሽና ማን ልበልሽ ችዬ ላልፍሽ ማን ልበልሽና ማን ልበልሽ የኔ ቆንጆ ማን ልበልሽና ማን ልበልሽ ማን ልበልሽ